ጤና ይስጥልኝ ቤተሰቤ ዲቦራ ነኝ እባክዎ የምንረዳው እሺ እስቲ ካሽየር ቁጥር እንትን ልበልና ለቅልኝ ብሎ እሺ ልንገርሽ አስራ አንድ
አንድ ጊዜ
ሰባ ሁለት
እንዴት ነው? እሺ አስራ አንድ ሰባ ሁለት
አስራ አንድ ሰባ ሁለት እሺ
ሰባ ዘጠኝ እህ
ስልሳ ሰባት አረ ይሄ ትላንትና እሺ አራት ጨዋታ ልወስዳለሁ እሺ
እህ እህ አራት ጨዋታ ወጥቷል
አ እሺ እሺ እሺ ሌላ አለክ አረ ሌላ የለም እሺ እሺ እሺ እናመሰግናለን እሺ